ሌላው ጤና ይስጥልኝ። ዋሽንግተን medical center እባክዎ ምን ልርዳዎት?
ውጤት ነበረ ወንድሜ።
የምን ውጤት ነበር?
አየሉ CT scan brain።
የ CT scan ነው?
አዎ CT scan brain አየሉ ወርቁ።
okay እሺ። የ CT scan ኣችን reception ስልክ ልስጦትና እነሱን inform ያድርጓቸው።
እሺ
ዜሮ ዘጠኝ ሰማንያ ስምንት
ቆይ አንዴ ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት እሺ ሰማንያ ሰማንያ ስምንት ስድስት ሰማንያ ስድስት ሰማንያ ስድስት እ ሰማንያ ሰባት
ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ አይነሳም እኮ ሞክሬ ነበር ይሄንማ አሁን inform እናደርጋቸዋለን።
እሺ ይሄ አይነሳም ሞክሬ ነበረ ካልተነሳ መልሶ ይደውልኝ፣ እኛ ደውለን እናናግረዋለን።
እሺ እሺ እሺ